hello
አቤት ሽልማት ሰላም ጤና ይስጥልን።
ሽልማት ደርሶ ትላንት ምንድን ነው የደረሰት?
ትኬት የሚል ገብቶሎት ነው።
አዎ
ትኬት የቴሌቪዥን game እድሎትን የሚሞክሩበት game ኦችን የሚጫወቱበት ነው።
አዎ፣ እንደዚህ ነው።
አዎ የሚያሸልም ጨዋታ የሚጫወቱበት ነው። በትኬት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት አይ- ቁጥር ላይ ሶስት ቁጥር ነው።
አዎ ሶስት ቁጥር ላይ ለመጫወት የሚል አለ። ስልክዎት smart ከሆነ በድረገጽም ገብተው መጠቀም ይችላሉ።
smart የሆነ እንዴት ነው? ሳ- ከየት ነው የምናገኘው?
እ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውላሉ። መጀመሪያ እ ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ። ወደ አማርኛ ከቀየሩ በኋላ ግልጽ ይሆንልዎታል። ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ እድሎትን የሚሞ- የሚሞክሩ የሚል አለ። መርጠው መጫወት ይችላሉ። ጥያቄና መልስ በ coin ነው የሚጠቀሙት።
ደርሶታል እ ብሎ ነበር እኮ ትላንት
ምን እ አሸናፊ አሸናፊነት ተነግረው ነበረ። ያው ምን እንደሆነ ደግሞ አላ- አላወኩም።
አዎ የቴሌቪዥን game ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል። በትኬቱ እድሎትን መሞከር፣ የሚያሸልም ጨዋታ መጫወት፣ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እሺ፣ እሺ።
እሺ game ኡን ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ።
አዎ፣ ስንት ስንት ነው ያሉት? ኮከብ ስንት?
ኮከብ ዘጠኝ ሰማንያ አምስት መሰላል።
እሺ፣ እሺ።
እሺ መልካም እድል። እሺ